ጤና ይስጥልኝ። ኮም ልርዳው? ሄሎ ሎጊን አድርጌ ቬሪፋይ ማድረግ እምቢ ብሎኝ ነበር። ስልክ ቁጥር ልንገርሽ?
ደውለውልን ለምኛ
እሱ ሎጊን አድርጓል በሌላ ስልክ ነው።
የአሁኑ ሰራሉት አዎ፣ ይሄኛው ሰራልኝ። ሌላ ስልክም አለና እሱን ሎጊን አድርጌ ብሎኝ ነበር።
እሺ ንገር
ዜሮ ዘጠኝ አስራ አራት ዜሮ ዘጠኝ አስራ አራት ሰባ ሁለት እሺ
ዜሮ አንድ እሺ ሰማንያ አምስት ሰማንያ አምስት ይህም እንደዛ ኦቲፒ ያልጠፍን ያሉት አዎ አዎ እሺ አስተላልፍ ይልታል